hello ጤና ይስጥልን ችብችብ
እንትን ላርጎ ፈልገን ነበር እና የድሮ ነው እንዲ ያለ ምን አሉ በአዲስ ሎጎ የለቀቁት ነው እንትን ላርጎ አይነቱ አዎ እዛው platform ኡ ላይ check አድርገዋል አይደል አይቼዋለሁ እኮ ግን እንትኗች ሎጎዋ የድሮ አይነት ናት የተለጠፈችበት ሰው አሁን አዲሱን ስለሆነ የለመደው
እኮ ያው platform ኡ ላይ ያዩት ነው ያለው አሁን ላይ እሱ ነው ያለው ኤግዛክት አዎ ሌላ የለም
አመሰግናለሁ እሺ መልካም ቀን